Hello ጤና ይስጥልን ከቢጃ ኢትዮጵያ ነው የምንደውለው። አሁን ደውሎ ተቋርጦበት ነበረ።
አርብ ጨርሼ ነው።
እሺ ደንበኛችን እ፣ መጨረሻ የተጠበበትን ቀን አይተው ሊነግሩን ይችላሉ? ከማሽኑ ላይ እንትኑ ላይ የለም አሁን እ፣ ማሽኑ ላይ ማሽኑ ላይ የለም።
አዎ private ነው የግል እሺ ደንበኛችን ለምን ያህል ጊዜ ይሆናል እርስዎ ስድስት ሰባት ወር ካቆሙ ይሆናል።
ስራ?
ሰባት ወር
እጦት እየተቆራረጠብኝ ነው።
ስድስት ሰባት ወር ስድስት ሰባት ወር ለሰባት ወር አዎ
እሺ ደንበኛችን የጥያቄው ትምህርት ግቢ ወደ ጽዳት ክፍል አስተላለፍ የሎታለው ሌላ መረዳውት ነገር አለ?
ሌላ የለም የለም እሺ ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።